Hello ጤና ይስጥልኝ በምሽቱ
ይስጥልኝ ሰላም ነው?
Hello Hello ሰላም ዋልሽ?
እግዚአብሔር ይመስገን።
እንዴት ዋልሽ?
Hello ሰማ ይሰማኛል።
ዶንኪ ነው ምን ልርዳዎት?
ሰው ለመጠቆም ነበር።
እሺ
Okay ምንድን ነው መስፈርቱ?
ህፃን ነው መጠቆም የፈለጉት?
አዎ ህፃን ናት። በጣም active የሆነች ህፃን እሺ ምን ወስናት ለእርሶ በሰፈር የሚያውቋት ነው ወይስ ምን?
እ እኔ እንዲሁ ነው መኪና ውስጥ ነበር የተዋወቅነው ከዚህ በፊት እህ እና በቃ ልጅቷን እንዲሁ ስመለከታት በጣም active ናት እና ደግሞ አጋጣሚ ሆኖ እነሱ ሰፈር ገባሁ
Okay
እና እሺ እ ስንት አመቷ ነው?
እ almost አራት
እሺ ሙሉ ስሟና የቤተሰቧ ስልክ ቁጥር አለዎት?
እ እሺ okay በቃ ቆይ ላጣራ ስሟን ምን አደረኩት የህፃኗን ምን ምንድን ነው የማደርገው?
እ የህፃኗን ሙሉ ስም እድሜዋንም በዛው ይጠይቁ እና አድራሻቸውና የቤተሰቧን ስልክ ቁጥር
እሺ ጠይቀው ይደውሉልኝ።
እሺ እሺ እ ደውልልሻለሁ።
ይሄ ካልሰራልዎት በሰባ አምስት ቤቱ ቁጥር ይደውሉልን ማስታወቂያ ላይ ባለው። እሺ እናመሰግናለን። እሺ አዎ